ገነት መሳይ ላከችው። አረ ሄሎ ጤና ይስጥልኝ። ከችም ነበር የምንደውልልዎት አዎ እና በንግድ ባንክ ነው ተመላሽ ረንልቱን ቴሌግራም ከንታ ቼክ ያድርጉት።
በንግድ ባንክ አዎ እዛ ላይ ፕላትፎርሙ የሞሉት ንግድ ባንክ ነው እና ሜቢ ወይ ቴክስት ላደርግልህ ከንዶታ ቼክ ማድረግ ይችላል።
ቴሌግራም ላይ ንላክሽው አዎ የኛ አትሪቱን ያውቁታል አይደለ? እዛ ላይ ልከንል ሙሉ ስሞት ቀይ ቀይ መስመር ላይ ይጠብቁ ይችላል።
እሺ እሺ
ስሞትን ልንገሩት። እሺ ነው
መንግስቱ አዎ ልክ ነው።
አዎ በቃ ስለዚህ ልከንሎታል አድርጉት ቴሌግራም ላይ።
እሺ እሺማ እሺ እሺ፣ እናመሰግናለን። መልካም ቀን። እሺ